አለው ቸር አንዲት ሰው በፍቅር በናፍቆት ልቤ የምትወዛወዘው አቦል ጀባ በላኝ ቡናዋን ብቀምሰው እግሬ ወደ ጅማ ሱሳ መላለሰው እንግባ ይመሽም ወይ ቤትሽ ጅማ ንቦይ እንግባ ይመሽም ወይ ቤትሽ ጅማ ንቦይ መሸነፌናማ ማፍቀሬን አልካድኩም አንቺን ካየሁ ወዲያ እኔ የኔ አልሆንኩም በድን ተሸክሜ ሰው የሚያዘው ገላ ራሴን ብጠይቅ ሆኛለሁ የሌላ ልኮራ ልኩራራ ስለሞክራለሁ ልካት የሰው ንብረት የሌላ ሆኛለሁ ጅማ ልውረድ ደርቦይ ሳይመሽ ቀኖ ንግባ ወይ አጋሮ ነሽ ወይ ባጂ ልፈልጋ ማላጄ ቡናም የቅረቦኝ ወርቅ ፍቅርሽ ይኩነኝ ስንቅ ግቤም አይጎላይ ደርቅ እኔም አንቺን አልቅ ቡናም አለለሽ ወርቅ ፍቅርሽ ይኩነኝ ስንቅ ግቤም አይጎላይ ደርቅ እኔም አንቺን አልቅ ከገቤ ባሻገር አለች ራኒት በፍቅር በናፍቆት ልቤ የምትወዘውዘው እጣኗን ጭስ አርጋ ቡና ብታቀምሰው እግሬ ወደ አጋሮ ሱሳ መላለሰው እንግባ ይመሽም ወይ ቤትሽ ጅማ ነቦይ እንግባ ይመሽም ወይ ቤትሽ ጅማ ነቦይ እሷ የጅማ ልጅ ጅማ ነው ሀገሯ ለወር የማይሞት ሱስ ያስይዛል ፍቅሯ ልበ ደንዳና ሰው ዋዛም አልነበርኩ አወወይ መዘናጋት ቆንጆ አይቼ ሞትኩ አልገባለው ልቤ ጭቃትን ለመደ ሰው ወዶ ሰው አምኖ ጅማ እየተሰደደ ጅማ ንውረድ ንደር ወይ ሳይመሽ ቀኖ ንግባ ወይ አጋሮ ነሽ ወይ ባቲ ልፈለጋ ማላጄ ቡናም የቅረበኝ ወርቅ ፍቅርሽ ይሁነኝ ስንቅ ግቤም አይጎላይ ደርቅ እኔም አንቺን አልቅ ቡናም የቅረበኝ ወርቅ ፍቅርሽ ይሁነኝ ስንቅ ግቤም አይጎላይ ደርቅ እኔም አንቺን አልቅ እኔም አንቺን አልቅ ኔማችን አለቀ ኔማችን አለቀ ኔማችን አለቀ ቡናማ ለለሽ ወርቅ ፍቅርሽ ይኩነኝ ዝቅ ግቤ ሳይኮል ሳይደርቅ ኔማችን አለቀ ኔማችን አለቀ ኔማችን አለቀ ኔማችን አለቀ ኔማችን አለቀ ኔማችን አለቀ ኔማችን አለቀ ኔማችን አለቀ ኔማችን አለቀ